Hello ጤና ይስጥልኝ።
አቤት አቤት፣ አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። Donkey Tube ነው።
Stand-up comedy ድሬዳዋ ነኝ። ከድሬዳዋ ነው የምደውለው።
እሺ።
አይ ቦታ ለመያዝ ምናምን ለማጣራት ብዬ ነው።
እሺ ይቻላል። አሁን ተመዝግበው ቦታ መያዝ ይቻላል። ትኬቱን ነገ ከጠዋት ጀምሮ እዛው ያገኛሉ በቦታው።
ስንት ነው?
እ፣ መግቢያ መደበኛ ሶስት መቶ ብር፣ VIP አምስት መቶ ብር፣ ለተማሪዎች ሁለት መቶ ብር።
አ- እዛ ነው ትኬቱ? እዚህ ተመዝግበን?
አዎ አዎ።
እሺ በቃ እሺ።
በመልስ እንደውላ እሺ ይቻላል። እሺ እናመሰግናለን።